ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንትን እንትን agent account ላይ እሺ
እንትን ለ deposit ገንዘብ ለማስገባት ፈልገን ነበር።
ምን አልከኝ?
ለ deposit ገንዘብ ለማስገባት ፈልገን ነበር። ይሄ ሜላ ጭሮ የሚል አለ እንትን agent ነው።
በ- እኮ በሱ አክ- ፋይናንስን ብርን በሚመለከት ፋይናንስ ነው። እሺ የምታወራው አባ?
ፋይናንስ ነው የምናወራው።
አዎ ብር ነው።
እሺ በቃ እሺ፣ እሺ በቃ ይቅርታ ችግር የለም።
እሺ